ሄሎ ሄሎ ሄሎ ሰላም ጤና ይስጥልን። hello?
አቤት አቤት አቤት ውይ ቶል ቶል
እንዴ ግራ አጋባሽኝ።
እንዴ ስደውል ስደውል አታነሳም እኮ አንተ ደግሞ አራ ቻላ ነሰው ምን ቆይ አርባ አራት ቤቱ ለምን ዝም የዘጋችሁት?
አርባ አራቱ ቻርጅ ዘግታ ነው እንዴ?
እያረግን አሁን ትከፈታለች።
አ driver ኦች እኮ ደውለው እያጧችሁ ነው።
ደውለው አ
ኦኬ እሺ ሶኦን ይሆናል ችግር የለም እሺ እሺ።
የሞገስ ሞገስ እሺ ሞገስ ባንታ ባንታ ሳይን የተደረገ ትላንት ማለት ነው ጧት ላይ አሁን ቼክ አርብዬ ይመጣል ተብዬ ነበር አለች ግን ሰባት ነው የሚል
አልገባኝም ቆየ።
አባባልሽ። ቆየ እ፣ ትላንት ማሳይን የተደረገው በሰባት ማለት ነው እሺ እ፣ ሰለሞን ብሎ ያንተ ቁጥር አለ ሞገስ ይላል አ ራሱ እነሱ ሞገስ ነው አ
እኮ ስለዚህ አሁን እሷ ወጥቷል አልወጣም የትናንትና ነው።
አዎ የትላንት እስቲ ዛሬ ፕላን ላይ ያታ እንዳለ ዛሬ ኮምፕላንት ላይ አስገብቻት ነበር እኔ
መች ያለ።
አሁን ነው ያስገባው አይደል አይደል ትናንትና። እስቲ የ- የዛሬ ኮምፕላንትን ይፈልጋል
ትናንትና እኛ የሰራ ነው ብቻ አይደል እንደ ያለው ሰው እኮ እናንተ የሰራችሁት ላይ እሱ ላይ ከሆነ የሮንግ ሎኬሽኖች አስገብቻለሁ ቆየ ቆይ አሉላ ኦኬ አዎ አዎ ልክ ነው።
አለቻ አዎ አለች ቃሉ ላይ ያደርስላታል ቴንክ ዩ እሺ ሶል እና ደግሞ ማለት ነው ከልሶች የመጣው ሱዛና ደውላል ከሆነ
አዎ አይ አይሄድም አይመች- ብያታለሁ አይመቸኝም ለቀጣይ ሳምንት ብላለች ሴትዮዋ ተቆጥታ በቃ ለቀጣይ ሳምንት ልትላታ አዎ ቀጣይ ሳምንት በቃ እሺ እንትን ኦፊስ አለ ኦፊስ መብራት አለ እንዴ ነው ላች እሺ እሺ